ይስጥልን ቺፕቺፕ።
ጤና ይስጥልኝ እማ።
አብሮ ይስጥልን።
አለን አቮካዶ ነበረኝ እና order እንደ አጋጣሚ urgent case ገጥሞኝ ስልኬን አላየቱ ነበር ወጥቼ እሺ ይዘው ተመለሱ። ከዛ በኋላ ግን አልመለሱልንም።
okay። ዛ- ዛሬ ነው የደወሉት ሎት
አይ በቀደም
መች ነበር order ያደረጉት? በመቅደስ ነው።
አዎ መቅደስ አቮካዶ
okay። እ፣ አጠቃላይ ሀያ አራት ኪሎ ሀያ አራት ኪሎ አጠቃላይ ትናንትና ሳውቀውን ነበር።
አይ እኔ በፊት እንደዚህ order አንዴ place ከተደረገ በማግስቱ ይዛችሁልን ስለምትመጡ አዎ።
እንደዛ ነበር እየጠበቅኩ የነበረው እና ደግሞ ቤት ስደውል አልመጣም አሉኝ ማታ ስገባ okay።
እና እሺ እ፣ ለነገ ላስተላልፍሎት፣ ነገ መቀበል ይችላሉ።
ና ነገ ነው የሚሆነው።
አዎ ነገ ነው የሚሆነው። ትናንት ቢያሳውቁን ያው ለዛሬ እናስገባሎት ነበር።
okay እሺ፣ ችግር የለውም።
ስለዚህ ለነገ ነገ እንልክሎታለን።
እሺ እሺ እሺ፣ መልካም ቀን።
አመሰግናለሁ።